Original, original.
Zero.
Oh, ah, she came to
Zero.
ሄሎ ሰማ አዎ ይሰማል ይሰማል ይሰማል ይሰማል።
ምን ነው የሆነ በቃ የሆነ ጨዋታ ኤክስፒቲ ተጫውቶ ቢሮን ወደ መዞር አልቻልኩም።
እ እ
ቴሌፍሪ ማለት ነው።
እሺ ሄሎ ከዛ ቢሮ ማለት ነው እየሰማሁት ቢሮ ቢሮን ወደዚህ ማስተላለፍ አልቻልኩም።
ሰው ቦታ ከቤት ቦታ
አዎ ያው የተጫወትኩት ግብር ስምንት መቶ በልቼ ወደ ቴሌብር
ወደ ቴፕ ዊዝድሮ ገብቷል ተቆርጧል ሰው ነበር አይደለ ዜሮ ዘጠኝ ሀያ ሁለት አስራ አራት አስራ ሶስት አስራ ስምንት ስልክ ቁጥር ነው ዊዝድሮ አዎ።
ያደረጉት በሱ ስልክ ቁጥር ወደ እኛ ስላልመጣ ቤት ቤቶች ጋር ነው አይደለ ቤስት ቤቶቹ ኮንታክት ያደርጉ ብያቸው ነበረ። ወደኛ አልመጣም። እሺ
እሺ አ ቤስት ቤቶችን ኮንታክት ያደርጉ። እሺ
እሺ እሺ
እሺ፣ መልካም ቀን።
ወዲያ አላህ ከበይ አለ